Hello hello hello Hello.
Hello Denetlemek istemem.
ስልክ አንስታችሁ አትወሩም በሰላም ትንሽ የመስመር መቆራረጥ አጋጥሞ ነው ደንበኛች።
ነው አዎ አይ እዚህ ፍሪጅ ተበላሽቶብኝ ነበረ ዊነር
ትንሽ ፍሪጅ ተበላሽቶ የ- አ ጊነስ
የቪዲዮ አይዲውን ያውቁታል። የቤቱ በስ በስ ቪዲዮ መላቁ ያውቁታል። የቤቱን አስራ አምስት ሰባ ስድስት
ወይቲን ነበር ይንገሩኝ። በዚህኛው አላገኘሁትም።
እሺ አራት አራት አልሽ አራት ዜሮ ሀያ ዘጠኝ ዘጠና ዘጠኝ ሰባ አምስት ዘጠና ዘጠኝ ሰባ አምስት አ
እሺ፣
ነው መስመር ላይ ጠብቁኝ ደንበኛችን።
እሺ
ዊነር ሎጅ ነው አይደል?
አ
ለሌላ ጊዜ ግን ንገሩት ያዙ።
እ እ እ ለሌላ ጊዜ የቪዲዮ አይዲውን ንገሩት ያዙ።
የብዬ ሄሎ ሄሎ ሄሎ ይሰማታል ደንበኛችን።
ምን አልሽኝ?
የቪዲዮ አይዲውን ንገሩት ለሌላ ጊዜ ይሆኑታል።
እሺ አስራ አራት አስራ ስልሳ ሶስት
ስልሳ ሶስት ስልሳ አንድ ዜሮ ስልሳ አስራ ሶስት
ይላል።
ሳት ነገር እሺ፣ ሄሎ
ይሰማኛል?
አስራ አራት ስል- ሄሎ ደንበኛችን አቤት፣ ይሰማኛል።
አስራ አራት ስልሳ ሶስት ስልሳ ሄሎ ሄሎ ሄሎ ስልሳ ሶስት ስልሳ አንድ ዜሮ ያለው ይኸውልሽ አስራ አራት ስልሳ ሶስት ስልሳ አንድ ዜሮ ዜሮ አዎ፣ መጨረሻው ለመጨረሻው ዜሮ
እሺ አስራ አራት ስልሳ ሶስት ስልሳ አንድ ዜሮ አዎ፣ ልክ ነው ደንበኛችን። የ- እሺ ያስፈልጋል።
እ እ ልመዝግብ የእርስዎን ስም።
ዜሮ ዘጠኝ አስራ አራት ስምዎትን ይነግሩኛል ደንበኛችን?
ፋንታውን ፋንታውን አንተውን ማለት
ፋንታውን እ
ቅርታ ስለሚቆራረጥ ነው ደንበኛችን።
አ ፋንታውን ፋንቶ ታዋ
እሺ፣ ስልክ ቁጥር በየትኛው ልበል? በደወል በስመ አ በደወልኩበት ችግር የለም
ምንድን ነበር የሆነቦት?
አይሰራም ጭራሽ ጭራሽ አይበራም።
አ
ፍሪጁ ነው አይደል ያሉኝ?
አ አ
ሊሰኩት ሲሞክሩ ምንም አይበራም።
አ አ አይሰራም
ቢሉታሉ ለሚመለከቱት አስተላልፋለሁ።
እሺ ሌላ ምረዳው ይኖራል?
ችግር የለም በቃ ሌላ ችግር ካለ ደውልልሽ
ሀሳብ አስተያየት እሺ